ሄሎ ሄሎ አቤት ጤና ይስጥልኝ ሰላም ነው አለ
ቢኒያም አዳማ ኤጀንሲ የሚለው ነኝ ማን?
ቢኒያም አዳማ እሺ
okay አሁን የሆነ እንትን ልኬላችሁ ነበረ
ቢኒያም አዳማ አላገኘሁትም። ግን አባ
ቢኒያም አዳማ ቢኒያም ነው ያልከኝ? እሺ አ ቢኒያም እሺ
አገኘችው አሁን ቴሌግራም ላይ እያወራን ነበረ ዛሬ አዎ።
ራሱ አ ባለፈውም ባለፈውም እንዲህ AnyDesk ኡን ልክላችሁ የሆነ አብ- የሆነ ፋይል ልካችሁልኝ ጫኑ ምናምን ብላችሁ አስኛቸው እሺ ፋይሉን ግን install ሲያደርጉት አያደርግላቸውም ዝም ብሎ ዚፕ ነው እሺ
እና ግን desktop ላይ ተጭኗል
ተጭኗል።
አዎ፣ okay እኮ ዲስኩት- login አያስደርግህም አንተ?
login login አያስደርግም install install እንኳን አላደርግም አለኛ
ምን አልከኝ?
install ም አደረገውም application ኡ ተጫነ እንጂ install ም አዎ።
አላደርግም አላቸው AnyDesk ኡን ተጭኗል okay እሺ AnyDesk ኡ ሲሆን የሆነ file link ልኮልኝ ነበረ እሺ ይኸውልህ እ፣ የገዛሽን የገዛኸኝ የሚባል ልጅ አለ እና የእሱን ስልክ ልስጥህ። ቴክኒክ ክፍል ነው እሺ ስጭኛ እና የእሱን ስልክ ልስጥህና
እሺ ስጭኛ እሱን ከ- ምናልባት ከ PC model ጋር የተገናኘ ነገር ሊሆን ይችላል። ከ PC model ጋር ማለት ነው።
እሺ ስጭኛ በቃ ጠይቀውና ከዛ በኋላ check ያድርግልህ። ዘጠኝ አርባ እሺ ስድስት ዜሮ ዘጠኝ አርባ ስድስት
ዘጠኝ አርባ ስድስት አርባ ስድስት ስልሳ ስድስት ስልሳ ስድስት ዜሮ አምስት
ዜሮ አምስት ሀምሳ ሶስት ስልሳ ሶስት ሀምሳ ሶስት ሀምሳ ሶስት አዎ ገና ዘጠኝ አርባ ስድስት ስልሳ ስድስት ዜሮ አምስት ሀምሳ ስድስት አዎ አዎ
እሺ በዛይ ነው እንደውለት አዎ ደውልለትና ንገረውና ከዛ በኋላ መልሰኛ እንዴ ካርገን እሱ ካወራሁን በኋላ ማለት ነው። እሺ
እሺ እሺ እሺ